አዎ ይስሪ ይቅርታ ደንበኛችን ተቋረጠ።
ማን ነው የተቆረጠ?
እሺ ደንበኛችን እሺ
ግብይቱን ከየት ወዴት ነበር ያደረጉት?
እንትን ቻምቢዮ ውስጥ ላይ ነው። ቻምቢዮ ቤት ቻምቢዮ ወይም ይዞትኩ ነው።
ምን ቤት ጃምቦ።
አለ? ጃምቦ ቻምቦ ቤት።
አዎ እሺ
እሺ እሺ ደንበኛችን አሁን በምነግሩት ስልክ ቁጥር ወደ Telegram channel ኣችን screenshot አንስተው ይልኩልናል።
በ- በ- በ- በዚህ ቁጥር ላይ ነኝ።
ቁጥር ላስይዞትና ወደዛ ወደዛ ቴሌግራማችን screenshot አንስተው ይልኩልናል።
እሺ እ፣ እናንተ ቴሌግራም የት ነው?
አሁን ላስይዞ ዜሮ ዘጠኝ
ያ ዜሮ ዘጠኝ ሁለት ዘጠና ሰማንያ እሺ
ዜሮ ዘጠኝ ዘጠና ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አንድ ሀምሳ አምስት
ሀምሳ አምስት ማለት ዜሮ ዘጠኝ ዘጠና ሁለት አስራ እ፣ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ ልክ ነው በዚህ ቁጥር ላይ ደንበኛችን።
ነው የሚላክ።
አዎ በዚህ ቁጥር ወደ Telegram channel ኣችን ያሳልፉልን።
እሺ
እሺ ሌላ የምረዱት ነገር አለ ደንበኛችን?
እሺ በጣም አመሰግናለሁ።
ሌላ የምረዱት ነገር አለ ደንበኛችን?
እሺ በጣም አመሰግናለሁ። ስትሪ በጣም በጣም አመሰግናለሁ።